ሄሎ ሄሎ hello ጤና ይስጥልኝ።
አብረሽታን
አለን አለን። መኪና ፈልጌ ነበርና ምን አይነት መኪና
ዲዛይር በባንክ ይኖራቸዋል እንዴ?
አለ ነው?
አ፣ ሁለት ሺህ ስንት?
ሁለት ሺህ ሀያ አንድ ሁለት ሺህ ሀያ ሁለት ሞዴል
እሺ ባንክ ስንት?
እ፣ ባንክ እስከ አንድ ነጥብ ስምንት እስከ አንድ ነጥብ ሰባት ካመጣ ይመቻችልሃል።
okay አንድ ነጥብ ስምንት አንድ ነጥብ ሰባት ይዤ እመጣለሁ። ከዛም በኋላ ይመቻቻል።
ቀሪውን ባንክ እናመቻችላለን። አዎ።
okay እንትን ደግሞ የለም እንዴ ውድ ምን ባንክ ያለበት መኪና እናንተ ጋር የሚመጣ የለም?
ያለበት compact ነገር ከሆነ አለን።
አይ compact ሳይሆን Dzire ምናምን የለም ሌላ ነገር።
ሲመጣ post እናደርጋለን እንጂ አሁን ለጊዜው የለንም።
በእናትሽ ይሄን ስልክ እንዴት ላድርገውና በቃ እንደዚህ ካገኘሽ አንዴ አመቻችልኝ። በእናትሽ ችግር የለም። ተከታተል። ቴ- ቲክቶክ እና ቴሌግራማችንም አሊባባ dot net ብለህ እሱማ እየተከታተልኩኝ ለዛ ነው።
አዎ፣ እዛ ላይ post ስለምናደርገው አዎ፣ ማወቅ ትችላለህ።
maybe ደግሞ እንደ ድንገት ከመጣ በእናትሽ አንቺ ስልክ ይሄን ያዥና ቀጥታ ብትደውይልኝ ደስ ይለኛል።
እሺ፣ ምን ግሎሪ ነገር ይሆንሃል?
እ እ እ ግሎሪ ይሆንሃል?
ግሎሪ okay okay። ስንት ነው የሚሆነው? ስንት ነው ያለው?
ሁለት ሺህ አስራ ስምንት ሞዴል ነው።
እሺ ስድስት ከሀምሳ ካሽ
ስድስት ከሀምሳ ካሽ ነው።
አዎ፣ ቁጠባ ግሎሪ አለው ግን ሳይሆን ሶስት ከሀምሳ እ፣ Dzire Dzire ፈልግልኝ። እሺ?
okay። እሺ፣ ሲኖር በቃ እንትን እናደርጋለን።
በእናትሽ ቀጥታ ስልኬን ያዥና ይሄኛውን
እሺ፣ እሺ። አባ።
በቃ ቀጥታ እስከ ስንት ነው cash ያለው? እጅጋ እ እ እጅጋ እስከ ስንት ነው cash ያለ?
አ፣ እኔ አንድ እስከ ሁለት ምናምን አይጠፋም።
እስከ አንድ ከሁለት ምናምን።
አዎ እሺ፣ እሺ፣ እሺ። እኔ ወደ በቃ እደውላለሁ።
እሺ። አባ።
እሺ፣ እሺ።